ሌላ አቤት
የቅድሙን order ማለት ነው customer ዝግ ነው። ስለዚህ ሬስቶራንት መልሰዋለን። እኔ ምንም ግን ከሌላ driver ወጥቶ ነው እንደ አንተ ጋር sign የተደረገው
አዎ መሰለኝ እንደዛ ነው።
ቆይ አንዴ ዴቭ አሚን በረከት የልጅ አለም order እ፣ ከሌላ ስትል እንዲያስገባው ከቤላቻ ወደ ኤርፖርት ከሌላ driver ማን ጋር ነበር መጀመሪያ? ይሄ ምግብ አይመለስም። አንድ ሰዓት ከዘጠኝ complete ነው የሚባልበት። ሄላ ለማንኛውም እሺ፣ ቆይ አንዴ ያዘ order ኡን። እሺ መልሼ እደውላለሁ።